አረጋናል ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳው?
እንዴት ነሽ? ሰላም ዋልሽ እናት?
እግዚአብሔር ይመስገን።
እ ኳስ የሰራሁት የ በአስራ ዘጠኝ የሰራሁት history ላይ ጠፋብኝ።
አይ አይጠፋም። በአስራ ዘጠኝ እንዴት?
ከሆነ የሰሩት weekly ላይ ይገባል።
weekly ላይ ሲገባ ማለት ነው እማ እ እ ያው ቁጥር ያወጣል አይደለ? ከስር እ ስትነኪው እያሳለፈ የሚያሳይሽ አዎ።
እዛ ላይ የለም። ሌሎች ኳሶች አሉ፣ እሱ ኳስ የለም።
አይ ትኬት ቁጥሩን ያውቁታል
አይ አላውቀውም። እንዴት አውቀዋል?
እኮ እ ሌላም method እሺ፣ ላየው የምችልበት method አለ።
ያለው እሱ ነው። ጨዋታ ታሪክ ውስጥ ገብተው ሳምንታዊ ወይ ደግሞ ወ- ወርሃዊ ላይ እንደዛ ይፈልጉት።
ሌላ አማራጭ የለም።
ሌላ አማራጭ የለም።
እም፣ አሁንም እኮ እያየሁት እንዳልኩ አይ እኛም ምክንያቱም history ዎቹን እንዳለ ስለምንፈልገው ለ data አይጠፋም። እርሶ ራሱ አዎ።
ላጥፋ ቢሉ አያጠፉም። እኛም ማጥፋት አንችልም፣ እርሶ ማጥፋት አይችሉም።
አንድ ጨዋታ ነው እኔ ማ- ማጥፋት አይቻልም።
አይቻልም። እርሶም አይችሉም፣ እኛም አንችልም።
okay ለ history ነት ያስፈልጋል። logout login እያደረጉ ይሞክሩት።
logout login አይደል?
አድርገው ይሞክሩ። አዎ።
በቃ restart አድርጌ ምናምን እሺ እሺ እሺ